петровна
ሄሎ ሄሎ አቤት ሰላም ጤና ይስጥልኝ እግዚአብሔር ይመስገን ቃል ኪዳን እባላለሁ እንደውልሎት ከግሎሪ ሪል ስቴት ነው
እሺ እኔ እናት የንግድ ሱቆችና መኖሪያ አፓርትመንቶችን እየሸጥን እንገኛለን እና ምናልባት የመግዛት ሀሳቡ ካሎት መረጃ ልሰጦት ነበር ልክ ነሽ የኔ ቆንጆ ቅድምም ተደውሎልኝ ነበር ግን አሁን እኔ እዛ የለሁም ሌላ ቦታ ነኝ ያለው
በቃ እሺ እሺ እሺ መልካም ቀን እሺ መልካም ቀን ይሁንልዎት እሺ እሺ እሺ እሺ